አለፉታ መቼ አልቀረም አኩሪያት አለፉታ መቼ አልቀረም አልኩባያሜን አፈር ለምለም እኔ ጀዋተው ወሰንኳለረ አፈሪያት አለው ታመቼ አልቀረም ወድጃት አለፉታ መቼ አልቀረም አኩሪያት አለፉታ መቼ አልቀረም አልኩባያሜን አፈር ለምለም ዋልተው አሰንኳበረ አፍቀሪያታለሁ ታመቻ አልቀረም ወሬኛ የሚያውራ አሜት ይደርደር እኛስ ሆነናል ፍቅር በፍቅር ሊያፈርስ አስቦ የሸረበው ተክቦ ሆኗል የሚያገኘው ሰው በሰው ጉዳይ ምን አስጨነቀው በአንድ ሕይወት አንዱ ምን ኮናሰረው ይፋ ይወዳል ልቤ ከለምዶ አይበቁ ረብ ለሽርጉዱ ይፋ ይወዳል ልቤ ከለምዶ አይበቁ ረብ ለሽርጉዱ ወድጃታለሁ ታመቼ አልቀርም አፍቅሬያታለሁ ታመቼ አልቀርም አልኩባያሜን አፈር ለምለም ተዋልተኸው ወሰንኳል በደም አፍቅሬያታለሁ ታመቼ አልቀርም ወድጃታለሁ ታመቼ አልቀርም አፍቅሬያታለሁ ታመቼ አልቀርም አልኩባያሜን አፈር ለምለም ተዋልተኸው ወሰንኳል በደም አፍቅሬያታለሁ ታመቼ አልቀርም አብሬያት ብሆን ከነፈነ ወይ ሳጫወታዬ አበደ ነው ወይ ሰው በትውውቅ አያወጋም ወይ ወንድምነት ሰርቆ ማጣ ወይ እንዲህ ከሆነ መቼ አጣፎበት መቀላጠፉን ልቤ ሲያውቅበት አሚያበየቅና አፈቀርኳኩን በኔ ለየለ ወደድኩ ምን ይሆን አሚያፈፍ የቅናው አፈቀርኳኩን በኔ ለየለ ወደድኩ ምን ይሆን ወድጃታለሁ ታመቼ አልቀርም አፍቅሬያታለሁ ታመቼ አልቀርም አልኩባያሜን አፈህ ለምለም እኔ እንደዋልተኸው ወሰንኳል መደብ አፍቅሬያታለሁ ታመቼ አልቀርም ወድጃታለሁ ታመቼ አልቀርም አፍቅሬያታለሁ ታመቼ አልቀርም አልኩባያሜን አፈህ ለምለም የሆድ ፈንቆ አልተዋልም አፍቅሬያታለሁ ታመቼ አልቀርም ወሬኛ የሚያውራ አሜት ይደርደር እኛስ ሆነናል ፍቅር በፍቅር የፈርስ አስቦ የሸረበው ሰክቦ ሆኗል የሚያገኘው ሰው በሰው ጉዳይ ምን አስጨነቀው በአንዱ ሕይወት አንዱ ምን ኮነሰረው ይፋ ይወዳል ልቤ ከለምዶ አይበቁር ለሸለጎዶ ይፋ ይወዳል ልቤ ከለምዶ አይበቁር ለሸለጎዶ አይበቀር ለሸለጎዶ ዋው አይበቀር ለሸለጎዶ አይበቀር ለሸለጎዶ ሄይ አይበቀር ለሸለጎዶ